ምዕራፍ እስራ ወሐምስቱ እግዚአብሔር አምላኪየ እሴብሐከ ፈጣሪየ እግዚአብሔር አመሰግንሃለሁ ወእገኒ ለስምከ ለስምህ እገዛለሁ እስመ ገበርከ መንክረ ግብረ ድንቅ ሥራ ሰርተሃልና ማለት ድንቅ ሚጠትን አድርግሃልና አንድም ድንቅ ስጋዌን አድርግሃልና ወእሙነ ኮነ ምክረ ትካት የቀደመው ምክር ፄዋዌ እውነት ሆነ አንድም የቀደመው ምክር የታመነ ሆነ አለ ወኀሊቆ ሰብአ ዓመት ያለው አንድም በሐሙስ ዕለት ያለው እስመ ረሰይኮን ለአህጉር መሬተ አገሮችን ሁሉ ትቢያ አድርገሃቸዋልና አንድም የባቢሎንን ሰዎች አዋርድሃቸዋልና አንድም አጋንንትን አዋርድሃቸዋልና ለስምህ እገዛለሁ ወአውደቀ አህጉረ ጽኑዓተ የጸኑ ሀገሮችንም አጥፍተሃቸዋልና ወመሰረተ ኃጥአን የኃጥአንን ስር መሰረታቸውን አጥፍተሃልና አንድም የኃጥአንን አባትነት አጥፍተሃልና ለስምህ እገዛለሁ ወይትሐነጻ ለዓለም አህጉሪሆሙ አገራቸው ለዘላለም አይታን ወይትሐነጻ ለዓለም አህጉሪሆሙ አገራቸው ለዘላለም አይታነጽም ወበእንተ ዝንቱ ይባርኩከ ሕዝብ ነዳያን ስለዚህ ነገር ነዳያን እስራኤል ያመሰግኑሃል። ወይባርኩከ አህጉረ ሰብእ ግፉአን ነገደ ሰብእ ሲል ነው። የተበደሉ ሰዎች ወገኖች ያመሰግኑሃል። እስመ ኮንከ ረዳኤ ለኩሉ አህጉረ ሰብእ ትሑታን ነገደ ሰብእ ሲል ነው። ትሑታን ለሆኑ ሰዎች ወገኖች ረዳት ሁነሃልና ወከደንኮሙ ትብስይተ ለእለ ይትከዙ በተጽናሶሙ በችግር ተይዘው ያዘኑትን ደስ አሰኝተሃቸዋልና። እምሰብእ እኩያን ባላህኮሙ ከክፉ ሰዎች አዳንሃቸው። ወአስተይኮሙ ትብስይተ ለነፍሰ ሰብእ ግፉአን የተበደሉትን ሰዎች ልቡና ደስ አሰኘኸው። ወለነፍሰ ሰብእ እንቡዛን አእምሮ ያጡትን ሰዎች ልቡና ደስ አሰኘኸው። ለለ ጸምኡ በጽዮን በጽዮን የተጠሙትን አንድም ከትምህርት ከልጅነት የተጠሙትን ደስ አሰኝተሃቸዋልና። እምሰብእ ኃጥአን እለ ሎሙ መጠውኮሙ ባላህኮሙ ያለበት ነው። አሳልፈህ ከሰጠሃቸው ከክፉ ሰዎች አዳንሃቸው። ወይገብር እግዚአብሔር ጸባዖት ለኩሉ ሕዝብ አሸናፊ እግዚአብሔር ለሕዝቡ ሁሉ እንዲህ ያደርጋል። በዝንቱ ደብር ከመይስተዩ ወይነ በኢየሩሳሌም ወይን እንዲጠጡ ያደርጋቸዋል። ወይግበሩ ትፍስሕተ ደስ እንዲላቸው ያደርጋቸዋል። አንድም በዚህ ዓለም በቤተ ክርስቲያን ሥጋውን ደሙን መንፈስ ቅዱስን እንዲቀበሉ ያደርጋቸዋል። ወይት ቀብኡ እፍረተ ሽቱ ወይት ቀብኡ እፍረተ ሽቱ እንዲቀቡ ያደርጋቸዋል። አንድም ልጅነት እንዲያገኙ ያደርጋቸዋል። በዝንቱ ደብር መጠወሙ ዘንተ ኩሎ ለሕዝብ በኢየሩሳሌም ይህን ሁሉ ለሕዝቡ ሰጣቸው። አንድም በቤተ ክርስቲያን ሥጋውን ደሙን ሰጣቸው። እስመዛቲ ምክር ለኩሉ ሕዝብ ይእቲ ይህች ሚጠት ለሁሉ ናትና። አንድም ይህች ሥጋው ደሙ ለሁሉ ናትና። ውህጠ ሞት ውሃየለ ሞት ሁሉን አጠፋ በረታ። አንድም ስልምናሶር ናቡከደነጾር ሁሉን አጠፋ በረታ። አንድም ተውህጠ ሞት ዘሃየለ የተበረታታ ስልምናሶር ናቡከደነጾር ጠፋ። አንድም ዲያብሎስ አምስት ሺህ ከአምስት መቶ ዘመን ሁሉን አሳተ በረታ። አንድም ተውህጠ ሞት ዘሃየለ የተበረታታ ዲያብሎስ ጠፋ። ወካይበ ሰዓረ እግዚአብሔር አንብአ እምኩሉ ገጽ ዳግመኛ እግዚአብሔር ከሰው ሁሉ ፊት እንባን አራቀ። ወሰዓረ ጽዕለተ ሕዝብ እንኩሉ ምድር የሕዝቡን ስድብ ከሀገሩ ሁሉ አጠፋ። እስመ እግዚአብሔር ነበበ በአፉሁ እግዚአብሔር ይጥፉ ብሎ በቃሉ ተናግሯልና። ወይብሉ ይእተ አሚረ ነዋ እግዚአብሔር አምላክነ ዘኪያሁ ተወከልነ ያን ጊዜ ያመንበት ፈጣሪያችን እግዚአብሔር ከሃሊ ነው ይላሉ። ተፈሳሂነ ወተሐሰይነ በመድኃኒነ በመድኃኒታችን አምነን በውስጥ በአፋ ደስ አለን። ወይሁበነ እግዚአብሔር እረፍተ በዝንቱ ደብር በኢየሩሳሌም እግዚአብሔር እረፍትን ይሰጠናል። አንድም በቤተ ክርስቲያን እረፍተ ነፍስን ይሰጠናል። ወይ ከይድዎ ለሞዓብ ዘከመ ያከይዱ እክለ በመንኮራኩር እህሉን በመንኮራኩር እንዲያበራዩ ሞዓብን በመከራ ይረጋግጡታል። ወያነስኡ እደዊሆሙ ላዕሌሁ እጃቸውን፣ ቃላቸውን፣ ሰላጢናቸውን፣ ትእዛዛቸውን በእሱ ያነሱበታል። በከመ ውእቱ አይሰነ ወቀተለ እሱ ሌላውን እንደገደለ ክፉ ነገር እንዳደረገ ወይ ስዕር ስዕለቶ ዘአንሳ እዴሁ ላዕሌሆሙ በእነሳቸው ላይ ያነሳው ያነሳው የነበረውን ቃሉን ስድቡን ያጠፋል። ወያንህሉ ላዕሌሁ አረፍተ ጸወኑ የተጠጋበት ቅጽሩን በላዩ ላይ ያፈርሱበታል። ወይ ቲሃት እስከ ምድር ምድር እስኪሆን ድረስ ይዋረዳል።